ሰው ላይ እየደወለ ነው። ስራ አይበዛም ሰው
አሎ hello፣ ሰላም ይስጥልን።
አብሮ ይስጥልን።
ከችፕችፕ ነበር የምደውሉት።
እሺ።
ይቅርታ ያልተቀበሉ product አለ?
አዎ።
ምን?
ነጭ ሽንኩርት
okay። በሀያ ሁለት የታዘዘ የታዘዘ ነው። በነጋታው መልሰን ነበርን። ስልክም አታነሱም። አሁን ስንት ጊዜ ተቀጠቅጥ። ከዛ በኋላ ዛሬ ሌላ ስልክ ሰጥቶኝ ነው ልጁ።
okay።
ምንም እስካሁን ድረስ ዘጠና አንድ አልመጣልኝም።
ሰላሳ ሶስት ላይ መደወል ይችላሉ። ወይንም ይሄን ቁጥር በሱ ነው ሲመርጡ አሁን እየደወልኩ ያለሁት እንጂ ዛሬ አዎ።
እየተደወ ያነሱልኝ። ስለዚህ እንዴ እኔ አሁን ለበዓል ካልመጣ ምን ያደርግልኛል ብዬ አዎ።
ነው።
አጠቃላይ ስንት ኪሎ ነበር?
እ፣ አምስት I think አምስት ሁለት አንድ አምስት አንድ group አምስት አዎ። የት አካባቢ ይመጣሉት?
TPO ቸርቸር ኢትዮ- ኢትዮ ቴሌኮም ጋር ቸርቸር።
ቸርቸል okay። ድል በትግል
አይ okay።
ቸርቸር ወይም TPO
TPO አ okay።
ቸርቸር ዘገብ ቸርቸር በሚለው ነው።
እሺ እሺ፣ ይመጣሉታል። እሺ መልካም
በዛ ላይ ደግሞ ቆንጆ ማለት ባለፈውም ተበላሽቶ ነው ያለት ነው።
ይስተካከላል። እሺ መልካም ምሽት፣ ይመጣሉታል። እሺ